ሄሎ ሰላም ጤና ይስጥልን ቴሌብር
አብሮ ስትልን ሄሎ
ሄሎ ወይ hello ሰላም ጤና ይስጥልን ቴሌብር
የሆነ message መጥቶ ሁለት ቴሌዊን ቲኬት ልከናል ነው ያለው። ምንድን ነው እሱ?
ቴሌዊን game ነው። ጌሞችን ሲጫወቱ ሽልማቶች አሉት።
እና ቆኖ እንደምልክ አዎ፣ በየቀኑ ከሆነ የተመዘገቡት ሁለት ብር ይቆርጣል፣ ትኬት ይገባለታል።
ከዛስ
በሚገባለት ትኬት እርሶ game ኦችን መጫወት እድሎትን መሞከር
ቀላል ነው ወይስ ከባድ ነው?
ጥያቄና መልስ እድሎትን ይሞክር የሚል ለስልኮት ከሆነ በስ- በድረገጽ ገብቶ መጫወት ይችላሉ። ቲ- ትንሿ ስልክ ከሆነ ደግሞ ጥያቄና መልሶች አሉ እነሱ መሞከር ነው። ስፖርት፣ ጂኦግራፊ፣ history፣ ሙዚቃ፣ everything ኢትዮጵያም የመሳሰሉ ሰባት ምርጫዎች አሉ። እየመረጡ መጫወት ይችላሉ።
ከዛ እ